Hello Hello hello ጤና ይስጥልኝ ቻኒ ነው።
አዎ እሺ ከቢዩ ነበር እሺ በ order ስደውልላ- ያደረገው ስደውልላችሁ እኮ ስልካችሁ አይሰራም።
ያው ቢዩ
አዎ እና እ
መቶ አንድ ዜሮ
መቶ አምስት ሰባ ሶስት order አልተቀበላችሁም።
ተቀብለን ስድስት ሁለት አራት ብል ቢታኒ በርገር እና ሁለት cheese burger። ከዛ ሴትዮዋ ሂሳብ አልተከፈኝም አይሆንም አለች።
ማ ሂሳብ ከሰራ አ- ባለቤቷ ሂሳብ አለ አልተከፈለኝም አለች። በብዙ ብርኝ አለች። ስለዚህ ቅርብኝ አልፈልግም አለች። ሂሳብ አልተከፈለም።
Okay ማለት የሬስቶራንቱ ባለቤት ነው የምትለኝ?
አዎ አዎ ዋልታ የቆየ አልተሰራም።
Hello አቤት አቤት አይሰማም Hello
ይሰማል።
በቃ አይሰራም። እሺ ካንስል ነው።
አርጊው ሂሳብ አለ ሂሳብ አልተከፈለም።